Hello ጤና ይስጥልኝ።
Hello
ጤና ይስጥልኝ።
አ- አሁን የደወልኩልሽ ልጅ ነኝ።
እሺ
ቤቱ ሳስገባ ዝርዝሩን አመጣልኝ። pending እያለኝ ነው።
OK ሌላ ሰው ይሆናል ያወራህ። እሺ ምን withdraw አድርገህ ነው?
አዎ voucher ላይ ብር ነበረኝ እህ pending ነው የሚለው
እና ቀኖቹን አስገባ ብላኝ ነበረ። ቀኖቹን አስገባው።
መጣልህ? ኮድ አልመጣልህም። ስድስት digit code spelling መሀል ላይ አለው።
insert voucher code የሚለው
no insert voucher code ሳይሆን ስንት ብር ነው ለምሳሌ ያደረግከው?
እኔ አንድ ሺህ ብር ነው እሺ አንድ ሺህ ብር የሚል አልመጣልህም።
amount ኡ አንድ ሺህ ብር የሚል አለ። ከስር አዎ፣ request ካጠገቡ ካጠገቡ ደግሞ ኮድ አለ። ከታች እስቲ ኮድ አንድ spelling መሀል ላይ ያለው ፈልግ።
voucher code አለ። አዎ የሆነ አንድ spelling ያለው አዎ።
አዎ እሷን code deposit voucher ላይ ወስደህ ትሞላታለህ።
ከዛስ
ከዛ ወደ Bet Bet account ይመልሰዋል ማለት ነው።
ወደ- ወደ ራሱ እዚሁ ይመልሰዋል ማለት ነው።
አዎ ወደ Bet Bet።
እሺ አዎ እሺ፣ አመሰግናለሁ።
እሺ፣ ችግር የለውም። መልካም ቀን።
እሺ እናቴ፣ እሺ ላንቺ